ጤና ሪፖርት ነገር ተደርገው
አይበኩ ነው።
ትናንትና ደውዬላችሁ ነበረ። የሆነ ገቢ ያልሆንልኝ ብር ነበር እሺ፣
እና እስካሁን አልገባልኝም። በሰላም ነው።
ቴሌግራም ላይ ልከዋል።
ቴሌግራም ላይ ተልኮላቸዋል።
በዚህኛው ስልክ ነው።
ሀያ ስድስት ሀያ ስድስት ሀምሳ
ሞጂ የሚለው ነው
አዎ አስተላልፈልዎታል። መልሱን ስናገኝ እናሳውቆታለን። ሞጂ በትዕግስት ይጠብቁ። ቴሌግራም ላይ
ማለት አልገባኝም።
ወደ IT department ነው የምናስተላልፈው። እነሱ ነው የሚያዩሉት። ወደ እነሱ አስተላልፈናል። መልሱን ሲሰጡን እናሳውቆታለን።
ምን ማሳወቅ አለ? deposit ማድረግ ነው እንጂ እኮ ቴሌግራም እህ?
ላይ መልሱን እናሳውቆታለን። ደንበኛችን በትዕግስት ይጠብቁ።
ጥሩ አስቶሮች ለማንኛውም